ሄሎ ሄሎ በቃሉ አገኘሃት?
ወይ customer
የትኛው customer?
አሁን ቅድም ስልክ አታነሳም ብላ አሳውቃህ ነበር።
አዎ አዎ፣ እሱንማ ጨረስኩት አልኩሽ እኮ አልነገርኩሽም?
አልነገርከኝም።
እሺ ጨርሼዋለሁ።
እሺ እሺ በቃ እሺ